ሄሎ
አቤት ጤና ይስጥልኝ ብርድ ቤት ጤና ይስጥልኝ sister አልደረሰኝም እኮ ብሩ አልገባም
እ ስንት ብር ነው ሶስት ሺህ ብር
አሁን ደውለህ ነበር አሁን ደውዬ ነበር አዎ ስንት ነው ቁጥር ዜሮ ዘጠኝ ሀያ ሰባት ዜሮ ስምንት አርባ ሁለት ዘጠና ስድስት ነው አዎ
እ እሺ አንዱ ይኸውልህ በ- በምን ወደ ቴሌብር የላከውን ነው አይጠይቀኝ
አ ወደ ቴሌብር የላከውን ነው አይደለ አዎ
በዜሮ ዘጠኝ ሀያ ሰባት ዜሮ ስምንት አርባ ሁለት ዘጠና ስድስት በዚህ ቴሌብር ቁጥር ገብቷል
ገና አልደረኝም እየሄድኩ ነው።
ቴሌብሮችን ደውልና ጠይቃቸው አባቴ እዚህ ጋር እንደገባ ነው የሚያሳየኝ system ኡ በ- በ- በሀያ ሰባት ቤቱ የገባ በእኔ ስልክ ነው የገባ
የገባበትን ቁጥር እኮ የን- ልንገርህ እሺ አሁን የነገርኩህ ቁጥር ነው ዜሮ ዘጠኝ ሀያ ሰባት ዜሮ ስምንት አርባ ሁለት ዘጠና ስድስት በዛ በዛ ቴሌብር ነው የገባ ብሩ አዎ አዎ በዚህ ቴሌብር ቁጥር ነው የገባው እሺ ቴሌብር ጋር እደውላለሁ sister አመሰግናለሁ እሺ አመሰግናለሁ እሺ